Hello ሰላም ጤና ይስጥልን።
አብረው ይስጥልን።
እኔ ዘር event and promotion ከዊፕላስ Yes.
ድርጅት ነው የምደውለው።
እሺ ዊፕላስ solution provider ላይ አገልግሎት ለመስጠት ተመዝግበው ነበር።
አዎ አሁን ላይ አገልግሎት መስጠት ስለጀመርን ኦንላይን በመሆን ያለምንም ወጪ ከ customer ጋር እንዲገናኙ ልንነግሮት እንወዳለን።
alright እሺ okay።
ስለበለውና active አድርጌ check ላደርግሽ information እም በቃ ይቻላል። እ፣ እንደዚሁም ደግሞ ዊፕላስ solution user የሚላለን አዎ እንደ ተጠቅ- ተጠቃሚዎች የሚ- አገልግሎታችንን የሚያገኙበት ከአርባ አራት በላይ የሆነ አገልግሎት ያለው እሱንም register ብታደርገው ምን ምን ሌሎች ተጨማሪ አገልግሎቶች አሏቸው የሚለውንና ያንተንም አገልግሎት መመልከት ትችላለህ። እ፣ referral code ም አሸናፊ የሚያደርግ ሪፈራል ኮድም አለ። እሱንም ለወዳጅ ዘመዶች ስታጋራ የቻሌንጁ ተቀላቃይ መሆን ትችላለህ።
Alright እሺ፣ አመሰግናለሁ። ማንኛውንም ጥያቄ ካለ መደወል ትችላለህ።
እሺ እሺ፣ አመሰግናለሁ።